Hello hello።
ሰላም ጤና ይስጥልኝ Best Bet ወይ ቤተሰቦች እሺ ምን ነበረ?
ማለት ፖሊስ ያልገባለኝ ሁለት ሰዓት ብሎ መጠበቅ አለብኝ። ቆይ
ስንት ብር ነበረ?
እስኪ ሶስት መቶ
እሺ Best Bet ቁጥሩ ይሄ ነው?
አዎ
እሺ check አድርግልኝ። ማን ብለህ ነው ቴሌግራም ላይ text ኡን ልከህልን ነበር?
አዎ ልክ ያለው ሁለት ሰዓት ሙሉ ቆይ ለመንኳችሁ ነው እኮ ማን ማን ልበል ስምክ ነው የቴሌግራም ስምክ?
ዩ ዩ ቴሪንግ
አ፣ እሺ ቆይ እሺ አንዴ መስመር ላይ ጠብቀኝ።
ሁለት ሰዓት ሙሉ ቆይ ለመንኳችሁ ነው ምንድን ነው ቆይ ደግሞ
Hello
ወይ እ፣ text ግን የአንድ ሺህ ብሩን አላኩልንም አይደል?
አንድ ሺህ ነው ያላኩላችሁም የዚህ ብቻ ነው የላኩኝ የዚህኛውን አሳውቀናል። የአንድ ሺውንም ይላኩልንና ደግ- እሱንም እናሳውቅሎት።
መጀመሪያ እስኪ የሺህ ሶስት መቶ ይግባልኝ ሁለት ሰዓት ሙሉ አሳወቃቸው እሺ፣ እሺ፣ ይገባል፣ በቃ።
የዘመናችሁ ቆይ አይ
ይገባል። እሺ አሳውቀናል። ዘጠና ሶስት ስልሳ ላይ ወይ ደውሎ ካለ- እንጠይቋቸው።
ጠየኳቸው ስልሳ እንዴት ተደረጉ? ሁለት ሰዓት ምን ሙሉ አሉ?
ጠየኳቸው እኮ እ?
ምን አሉ?
አይ ጠብቅ፣ ትንሽ ጠብቅ፣ ትንሽ ጠብቅ ያሉ ሁለት ሰዓት ሙሉ ወይ ካልሆነ ወይ ቴሌ ብራችን መልሱ ብሉ።
ትንሽ ጠብቁን።
አይ።
እሺ ይገባል።
ምን ያህል ትንሽ እኮ ስለ የሁለት ሰዓት ሙሉ ትንሽ ነው።
እ?
ሁለት ሰዓት ሙሉ ትንሽ ነው።
አይ አይደለም፣ ወጣ ግን ሙሉ እኛ ነው እናስ ተጠብቁ አሳውቀናል።
እኮ።
እሺ
እኔ እኮ እኔ እኮ ግራ ገባኝ እኮ በእናታችሁ። ይህ
ይቅርታ፣ በጣም ይገ- ይስተካከላል።
መቼ ነው የምታ- ታዲያ አጭበረብራችሁና ወሰዳችሁ ብራችን። አሁንም እንዲሁ ዛሬም ደገማ